ጤና ስፖርት ነው ባኮ የምንለዳው
ወደ ሁሉ መልሰዋል ብለሽኝ ነበር።
እሺ
የከፈልነው በ ArifPay የከፈልነውን ብር ወደ ሁሉ ያስተላለፍነውን አልገባም ነበረ። እነሱ ጋር ስለውልላቸው ወደ ሁሉ አስተላልፈነዋል ብለውን ነበረ።
ቴሌግራም ደግሞ ከሆነና receipt ኡን በቴሌግራም ላኩልን ብላችሁን ተስተካክሏል ብላችሁ message ልካችሁልናል፣ ግን የለም አልገባም account ላይ ማየ።
በየትኛው በዚህ ስልክ ነው የላኩት?
አዎ በዚሁ ስልክ ነው እናቴ።
ኤርሚያስ አዎ ኤርሚያስ ተዘራ። አዎ።
refresh አድርገው ሞክረውታል።
አዎ ሞከርኩት፣ አልመጣልኝ እናቴ። ተስተካክሏል ተብሎ message ተልኮልኛል።
እሺ በድጋሚ እሺ እናስተላልፍለትና መልስ እናገኝ እናሳውቆታለን።
እሺ እናቴ እሺ